የለው ኢሜል ታዘዝ
ሀምሳ አንድ ስልሳ ስድስት ፒኑ ትክክል አይደለም። ሀስማ ቅድስት ነሽ?
ስም ምን ነው?
ሱራፌል ሱራፌል ከበርገር ግን ጠበል። እሺ እሺ፣ ስንት እያሰበልን ሀምሳ አንድ ስልሳ ስድስት አምስት ነጥብ ስድስት በላይ ኪሎ ሜትር ነው። ሰማንያ አምስት ብር ነው የሚለው የሞተረኛ ነው። ልስራዋ ታዲያ
አንተ ስ- ስንት ኪሎ ሜትር አሳየ ሱራፌል?
አምስት ነጥብ ስድስት አምስት ነጥብ ስድስት እኮ ታዲያ ሰባ አምስት ብር ነው ከሰሚት እኮ አያት ጸበል አርባ ዘጠኝ እኮ ነው። በጣም ሩቅ እኮ ነው።
እኮ ልልክ አለ ግን አምስት ነጥብ ስድስት ኪሎ ሜትር ማለት ሰባ አምስት ብር ነው ፔኑ
ኧረ ኧረ እዚህ ጋር ኧረ ሌላ ችግር መጣ አሁን።
እ?
እሺ ይሊ ለማንኛውም ይሊ በእናትህ።
እኔ ልይልክ የሞተረኛ የሚሆን ከሆነ ምናልባት ግን አዎ፣ አምስት ነጥብ ስድስት ከመጣልህ ለካው የሞተረኛ አይደለም ማለት ነው።
እንዲህ ምን እንደሆነ እሺ፣ አምሳ አንድ ስልሳ ስድስት ይኸው። ለማንኛውም ግን ዝም ብለሽ ተደበሪበት። አንተ የምን አባ ቦርሳ ነው ወደዚህ ሄደ? እኔ እያወራሁ ነው። ይኸውልሽ፣
እሺ እሺ